ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምደርደው
ትላንትና ከሳንቲም ፔ ውድድሮ አልገባም መልክቼ ነበር።
በዚህ ስልክ ነው ከዛ አካ በዚህ አለም የደወልኩት በዚህ ነው።
ንገረኝ።
አካውንቱ ሌላ።
ቴሌግራም የላኩበት ይሄ ነው።
በዚህ ምልክ ያለው በዛ በሜን አካውንት ስፖርት በአካውንት ምልክ ያለ
ስድስት መቶ ሀምሳ ብሩ ነው።
አ አ
ሁሉ ስፖርት የሚጠቀምበትን ስልክ ይንገሩኝ።
0940 17
በዚህ ነው የሚጠቀሙ ሁሉ ስፖርት እ በዚህ ነው ሁሉ ስፖርት የሚጠቀሙት።
40 ቤት 17 38 76 እሺ ተላልፎለታል። መልስ እናገኝ እናሳውቆታለን።
መልካም እሺ